ደስ ሲል አቤት አቤት አቤት ሲያምረን አቤት አቤት ደስ ሲል አቤት አቤት አቤት ሲያምረን ተራምኖ ሲዋብ ሰምር አየሁ አንቺን ግድ የለም አይኑርሽ እጅ ማይንካሽ ከተዋቡት በላይ አንቺ ታምሪያለሽ ጸጉርሽ ማይበጠር አይንሽ ማይኳን ፍቅር ካልለበሰ ሰው እንዳንቺ አያምርም ለእኔ የታየኝ ለሰው ባይታይ ባይገባቸውም ለኔ ገባኝ ሞናሊዛዬ ብዬ እንዳልጠራሽ መች ብዕር ሆነ ፍቅር ላይ ሰራሽ ፍቅር ሰርቶሽ ቢያስውብሽ ቢያስውብሽ ቆንጆ ላንቺ አነሰሽ አነሰሽ ፍቅር ፈጥሮሽ ፍቅር ሰራሽ ፍቅር ሰራሽ የኔ ቆንጆ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ የኔ ቆንጆ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ የኔ ቆንጆ እጅ አይንካሽ እጅ አይንካሽ አቤት አቤት ደስ ሲል አቤት አቤት አቤት ሲያምረን አቤት አቤት ደስ ሲል አቤት አቤት አቤት ሲያምረን ስንት ተራምኖ ሲዋብ ሰምር አየሁ አንቺን ይሆንሻል ብዬ ለውበትሽ መጠሪያ አልወጣም ሸለታ ከወርቁም ገበያ ባይውል ከደረትሽ ከአንገትሽ ላይ ብታምሪ ነውና እንዲሁ ስትታይ ለእኔ የታየኝ ለሰው ባይታይ ባይገባቸውም ለኔ ገባኝ ሞናሊዛዬ ብዬ እንዳልጠራሽ መች ብዕር ሆነ ፍቅር ላይ ሰራሽ ፍቅር ሰርቶሽ ቢያስውብሽ ቢያስውብሽ ቆንጆ ላንቺ አነሰሽ አነሰሽ ፍቅር ፈጥሮሽ ፍቅር ሰራሽ ፍቅር ሰራሽ የኔ